hello hello ብሱ ቤት አራት ሺህ ብር ተያዘብኝ።
እ እ እ አራት ሺህ ብር አራት ሺህ ብር አዎ፣ እ። ወዴት ነበር ያደረከው? ወደ ባንክ ነው ወደ ቴሌ ብር እ እ ወደ ቴሌ ብር?
አዎ፣ እሺ ንገረኝ፣ የቤት ቤት ቁጥር ልልክ።
ይሄ ነው ራሱ ይሄ ነው።
የደወልክበት ዜሮ ዘጠኝ ዜሮ አንድ አዎ፣ እሺ ትንሽ ጠብቀኝ። እሺ እሺ
ዛሬ ነው ያደረከው? መቼ ነው?
አሁን አሁን አሁን እሺ እሺ እሺ approve መደረግ ስላለበት ነው። እሺ እሺ
ወደ ዜሮ ዘጠኝ ዜሮ አንድ ሰላሳ ሁለት ሰላሳ ሁለት ዜሮ ዜሮ አይደለ?
አዎ ቴሌ ብሩም ይሄ ነው።
አዎ እሺ ያው approve አድርጌልሃለሁ። balanced ሆኗል። check አድርገው። እሺ አሁን account
እሺ እ እሺ ገብቶልሃል፣ ገብቶልሃል። ይኸው አሁን ገባ ገባ ገባ እሺ እናመሰግናለን። እሺ